ጤና ይስጥልን ጉዳዩን ባለዎ-
ሰላም ነው።
እግዚአብሔር ይመስገን።
ተመዝግቤ ነበርና ባለሙያ እሺ
አክቲቭ አይደለም ስላለ
ቅድም ደውለውል ነበር?
አዎ አዎ አዎ አዎ ይቅርታ ደግሜ እስኪ ራስ ላስጨርስ
መቼ ነበረ እንትኑ እንዴት ምን?
እንዴት የተደረገው?
እዚህ በጣም ቆይቷል ትንሽ ክረምት አካባቢ ክረምት ላይ ምናምን ክረምት
አማኑኤል ታረቀኝ ቅድም የደወልክልን ነው?
አዎ አዎ
እስቲ እንግዲህ ምን እንደሚደረግ ቀጣዩን አጣርቼ እነግሮታለሁ። ስራ እንዳልሄዱና በስራ ተልከው እንደቀሩ ነው እዚህ ላይ የሚያሳየው። እንዴት ማስተካከል እንደሚቻል ስራ እንትን አጣርቼ እደውልልዎታለሁ። አሳውቅዎታለሁ።
እሺ ስልኬን ያዙና ለምን ነው እሺ እሺ በዚህኛው ስልክ ነው?
አዎ አዎ ችግር የለውም። እሺ፣ እሺ መልካም ቀን። እሺ